ደግሞ እንደምን አለሽ ካላጣሽው አካል በልቤ ቁጭ ብለሽ ታሰኝ ጀመረ ደግሞ እንደምን አለሽ ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝ ጀመረ ደግሞ ደግሞ እንደምን አለሽ ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝ ጀመረ ደግሞ ደግሞ እንደምን አለሽ የሽንገላ መስሎሽ እንዳትሰኝ ቅር ከዚህ የበለጠ ያናግራል አንቺ ፍቅር ጊዜ መች ያስለያል የፍቅር ሰላምታ ደግሞ እንደምን አለሽ ጠዋትና ቀን ማታ የፍቅርን ምስጢር አድርገሽ ውለዋታ ጭራሽና ትኝ ይሰላምታ አንገዛ ቅርብ ነው ሩቅ ነው አያሰኝ ፍቅር ደግሞ እንደምን አለሽ በየጊዜው በቀን ቁጥር በፍቅር መካከል አያሻም ይሉኝታ ደግሞ እንደምን አለሽ በዋግና ትንናት ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝ ጀመረ ደግሞ ደግሞ እንደምን አለሽ ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝ ጀመረ